ሄሎ ሄሎ ጤና ይስጥልኝ።
አለን ሰላም ነሽ?
አለን ዳኒ ታደሰ አዎ አዎ።
ከ Afriwork Freelance Ethiopia ነበረ የምንደውለው።
ከየት?
Afriwork Freelance Ethiopia።
okay እሺ።
እሺ ስለ በ- job ኡ?
እ?
አዎ job ኡ።
አ- outdoor sales marketing vacancy ወጥታችሁ ነበረ።
አዎ እ፣ ሁለት job post ተደረገ። ሁለት አንዱ የ- የ import export manager እና አንዱ የ sales sales ነው። door to door sales ነው።
outdoor sales marketing
ምን ምን?
አ- በ outdoor sales marketing አውጥተዋል አይደለ?
አዎ አፍ- አዎ ትናንትና አዎ አዎ እሺ pending payment ላይ አግኝተነው ነበረ
okay እ፣ ሁለታችሁ እ?
ሁለታችሁ ምንድን ነው?
አይ pending ሁለቱም?
payment ክፍያ ይቀረዋል እና okay እሺ ሰው እሺ፣ ያስቸገሩት እሺ።
ነገር አለ ወይ ለማለት ነበር።
okay አይ ምንም እኔ ጠብቀኝ ለያኛው ሁለት ሁለት ለተፈ ለያኛው እጠብቃለሁ okay በቃ እሺ፣ የሚያስቸግሩት ነገር ካለ ይደውሉልን።
እሺ እሺ መልካም ቀን።